ሄሎ
የሆነ ሞክልን እድል ሞክሬ ነበር። አሁን ባትሪ ዘግቶ የኛው ሲም ሳይሆን ሌላ ነው
ምን አሉ?
ሞክር አምስት ብር ገብቶ ነበረ። ደግሞ ደግሞ ተልኳን የለም።
ስለዚህ አምስት ብር ገብቶለት ነው።
አዎ የአምስት ብር እድል ሞክሬ ገብቶ ነበር።
እሺ እና
ስልኩ ሳይሆን ሌላ ነው።
እህ
አም- ስልኩ ሌላ ነው።
okay አልገባም። አሸንፎ አልገባለትም።
ገብቶ ነበር። አሁን ተጨማሪ ደግሞ ገብቷን የለም። ለማወቅ ፈልጌ ነው። እሱ ላይ አይታይም።
እሺ ንገሩኝ ቁጥሮት።
ዜሮ ዘጠኝ ሀምሳ ሶስት እሺ
ስልሳ አንድ እሺ አስራ ስድስት ሰባ አንድ አስራ ስድስት
ሰባ አንድ
ሰባ ፍሪኩዌን ያገኙት ፍሪኩዌን አግኝተዋል። አምስት ብር ካርድ ደግሞ አልባሉት
ነው እና አምስት ብር ካርድ ብቻ ነው ተጨማሪ የለውም።
አላገኙም። አዎ
እሺ
እሺ